ሊምቢስ ቤት ጤና ይስጥልኝ ሊምቢስ ቤት
በእናትሽ የኔ password ሳስገባ እምቢ ይለኛል ቤት ላይ password አዎ አዲስ account ነው ኧረ አይደለም የቆየ ነው
እሺ password ህን ረስተኸው ከሆነ forget password የሚለውን አንድ ጊዜ ተጫነውና እም ከዛ SMS ኮድ ይላክልሃል አዲስ password ማለት ነው እሱን ሳስገባ እም username password ምናምን ብሎ እንትን ይለኛል እ ደጋግመህ ሞክረኸዋል እንዴ አዎ አዎ ደጋግሜ ሞክሬያለሁ አዎ ደጋግመህ ከሞከርከው እንደዛ እሺ አይልህም እና አንዴ refresh አድርገውና አንድ ጊዜ ብቻ forget ብለህ እስኪልክልህ ጠብቀውና መጨረሻ ላይ የላከልህን ኮድ አስገባ አስገባው አሁን ጠብቄ ማለት ነው አዎ copy paste አድርገህ አስገባውና እም
ከዛው ያስገባሃል አዎ ከዛ ገብተህ ነው የምትቀይረው ውስጥ ላይ profile ላይ change password ብለህ
እሺ እሺ እሺ አመሰግናለሁ መልካም ምሽት